ጤና ይስጥልን ቤተ ኢትዮጵያ ሄደን ነኝ እባክዎት የምንረዳው?
ጤና ይስጥልኝ።
አብሮ ይስጥልን።
ቅድም ደውዬ ነበር ወደ ሲኤምሲ አካባቢ ወደ ሰሚት አካባቢ ብዬ እሺ
የቴክኒክ ነው ማሽን አላቀዘቅዛ ላይ በረዶ አልሰራልኝ አልመጡም?
አልመጡም። አሁን እሺ ያስመዘገቡት በዚህ ቁጥር ነው ወይስ በሌላ ቁጥር ነው እንዳይሉ?
በዚህ በዚህ በራሱ
እሺ ሌሎት እስቲ እሺ።
እሺ።
መስመር ላይ ነው እሺ፣ ደንበኛችን አዎ ጓሮ ግሮሰሪ ነው።
አዎ
እሺ፣ ደንበኛችን ከተመዘገበ ገና አንድ ሰዓት አልሆነውም። ተመዝግቦ ወደ እነሱ ከተላከ ይጠብቁና ካልመጡ ባይሆን ተመልሰው ይደውሉልን። አሁንም ግን እንደደወሉ ሪፖርት አደርግላቸዋለሁ ድጋሚ ደውለው እንደነበረ።
እሺ እሺ።
ሌላ ምረዳውስ ነገር አለ?
በቃ እሱ ብቻ ነው ስለ ማሽን የተመለከተ
እሺ የኛውን አስተላልፍ የሎታለሁ። ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልን። መልካም ቀን ይሆንልን።
እሺ